ሌላው አቤት በነሲ investigation ነበር።
ማታ እንትን ነበረ ብር ከቴሌ ብር ወደ ቻፓ አስገብቼ ትኬት ለመቁረጥ
እሺ
ሳይገባልኝ ቀረ። success ብሎልኛል። ከዛ ወደዚህ ተቆርጧል። አሁን message ልኬ ነበረ በእናንተ እንትን ቅድም ላክልኝ ተብሎ ማለት ነው።
እሺ አልገባም።
ልኬ ነበረ በዚህ ስልክ እ አሁን? አሁንም አልገባም።
አ
እሺ የቴሌግራም ስም ማን ነው?
ጌታቸው ጌታቸው በዚሁ ስልክ ነው። ጌታቸው አበበ።
ጌታቸው አበበ ነው።
አ አ message message ኡን እኮ አላክልንም ጌታቸው።
በቴሌግራም ነው ምልከው።
አ ቴሌግራም ላይ ነው የምልክልን። እሺ አ በ message በልኬ ነበረ። እሺ አይ ቴሌግራም ላይ ነው።
እሺ እንትን እያስቸገረኝ ስለሆነ እሺ ግባና ቴሌግራም፣ እሺ፣ እሺ።